የማንነት የምንጭ ክብሬ ነሽ ኢትዮጵያ ለኔ አሰማን ፍጹም ያንቺን ክፉ ጠባቂሽ ነው ሕዝብሽ እልፍ አላፎ ለአንቺ ክብር ሞትን የማይፈሩ ልጆች አሉሽ ዛሬ የሚያኮሩ 한국타이 한국타이 한국타이 한국타이 입을 벗었다 한국타이 한국타이 한국타이 한국타이 대문터가 뭐가사 አንቺ ነሽ ገመና ከታች የትም ብሄድ የትም ዞሮ መግቢያ ቤቴ ከአይኔም ብልክ በላይ ውድ ነሽ ኢትዮጵያ እናቴ እሳሳልሽ ያለው ሀገሬ ወጥቼ እስክገባም አላምን ልቤ ስቅል ይላል ወደ አንቺ እስክመለስ ከውሃሽ መጠጣት ያምረኛል ከአየርሽ መተንፈስ ስም ብቻ ይሁን ያንቺ እናትነት ኢትዮጵያችን ሁሌ የተገነት ስደት ይብቃኛል የእስካሁኑ ረሃብና ችግር ህልሜ ሆኖ አንገውታይ አንገውታይ አንገውታዬ አንገውታ ከምጮራ ወጋሕታ አንገውታይ አንገውታ አንገውታዬ አንገውታ ይብል ተመሰታ እንደ ጤናም አይተን ደጉ ጥልቅ ፍቅር አለሽ የሚኖር ዘላለም አንቺ ነሽ ሀገሬም እናቴ ሽልማቴ ርስቴ የጠላሽ አይጥፋ ሀገሬ ስትኖሪ ነውና መኖሬ ጉዳት በደልሽን አሳየኝ ባይኔ የማንነቴ ምንጭ ክብሬ ነሽ ኢትዮጵያ